ሄሎ ጤና አቤት አቤት የኢትዮ ሰላሳ ነበር የምደውልለት።
እሺ መልዕክት ገብቶልታል?
አው ቅድም ገብቶልኛል።
እሺ የሳምንታዊ የኢትዮ መት ሰላሳ ቴክኖ ከሞን ሀያ ስልክ አሸናፊ ኖት። መጀመሪያ እንኳን ደስ አለህ።
እንኳን አብሮ ደስ አለ።
እሺ ስሞትን ማለበ ሶሊያና
ሲሙ የወጣው በእርሶ ስም ነው?
አዎ እሺ እሺ ሶሊያናማ
ገረመው
የት አካባቢ ነው የሚኖሩት?
ልደታ okay፣ እዚህ አዲስ አበባ።
አዎ አዲስ አበባ ልደታ እሺ አሁን በምነግሩት የቴሌግራም username መታወቂያና ፎቶ ይልኩልናል። ከዛም በኋላ መቼ ሽልማቱን እንደሚወስዱ መጥተው እናሳውቆታለን።
እሺ አንቺ አት ኢትዮ መቶ ሰላሳ በሚል የቴሌግራም username አለ። search ሲያደርጉት እዛ ላይ ይመጣል። at ኢትዮ በ small letter ከዛ መቶ ሰላሳ ምንም gap የለውም።
okay ምንም space የሌለው ማለት ነው።
አዎ at ኢትዮ መቶ ሰላሳ ላይ መታወቂያና ፎቶ።
እሺ እልክልሃለሁ።
እሺ አመሰግናለሁ። መልካም ጊዜ።
አመሰግናለሁ።